hello አቤት ጤና ይስጥልኝ።
ጤና ይስጥልን። እማን ሰላም ዋላችሁ?
እግዚአብሔር ይመስገን።
አምቡላንስ ፈልገን ነበር።
እሺ ከየት ነው?
የካቲት ICU ስለ አምስተኛ ፎቅ ላይ ነው። ከየካቲት ነው ደውሉ ተብለን ነው።
እሺ ማሽን ላይ ነው እንዲህ ያሉት።
ማሽን ላይ ነው ያለው እሺ ከሆነ ባለሙያ ታገናኘኛለሽ ስላሉበት ሁኔታ ባለሙያው።
አዎ ታካሚው ያለውን ሐኪም አገናኝንና እሺ እሺ ማውራት አለብን።
እሺ፣ ያው ሳዘጊ አንድ ባለሙያው hello hello ጤና ይስጥልኝ።
ቆይ አንዴ እኮ ዶክተሩን አውሪው።
እሺ ያው ዶክተር ነው የፈለኩት።
ዶክተር የአምቡላንሱ አውራቸው።
አሎ አቤት
CT scan የሚነሳ patient ነበረን።
እሺ ምን ነበር diagnosis ኡ?
አ፣ እ፣ hematoma extensive fibrous hematoma post-op second day ነው።
hematoma post-o
አዎ epidural hematoma evacuation second post-op day
እሺ
secondary to road traffic accident ነው። ለኮንትሮል ሲቲ ስካን ነው የፈለግነው። ማሽን ላይ ነው።
እሺ ምን ሞድ ላይ ነው?
ኤስም ኤስ
ኤስአይ ኤስ ሚሊ ላይ ነው። አዎ ኤሲ ላይ ማድረግ ይቻላል።
ምን ኤሲ ላይ ማድረግ ይቻላል። ኤሲ ሞድ አሲስት አሲስት ኮንትሮል ላይ
የዚህ ሞ ታይቱ ስንት ነው?
ኤስአይቱ
እ ሰባ ነው። ኤስአይቱ ማታ ላይ ደግሞ ይከብዳል። አሁን ካልሆነ እሱ ላይ ነው።
እ
ቆይ እያየሁ ልንገርህ። forty ነው። FiO2 forty ነው።